ጤና ይስጥልኝ ኃይለ ኢየሱስ አቤት ከዊፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግበው ነበር። ዊፕላስ ሶሉሽን
አዎ
እሺ፣ የተመዘገቡት አሽከርካሪ ኖት ወይስ እንደ ተጠቃሚ ነው የተመዘገቡት?
ተጠቃሚ ነው። አድል አረገ ምናምን ሲል እሱ ነው ይችላል አድል አረገ አዎ፣ አሁን እርሶ የተመዘገቡት አሽከርካሪዎች እና service የሚሰጡ የሚመዘገቡት ላይ ነው። ለተጠቃሚ አዎ ለተጠቃሚ መ- ማውረድ ያለቦት ከ Play Store ወይም ከ App Store ላይ ዊፕላስ ሶሉሽን user የምትላለች።
user አዎ እሱን በማውረድ እ፣ መጠቀም ይችላሉ። challenge ኡን መሳተፍ ይችላሉ። እንዲሁም application ኣችን ላይ አርባ አራት service ኦች ሶስት መቶ ሀምሳ game እና ትራንስፖርት ጨምሮ አገልግሎቶች ስላሉ እሱን መጠቀም ይችላሉ። እሺ አሸናፊ የሚያደርገውትን referral code ም ያገኙታል። ጥያቄ ያሏት?
ስለዚህ ል delete ው አዎ
ጥሩ እሺ ዊፕላስ ሶሉሽን user የሚለውን ነው ለተጠቃሚ የሚሆነው። እሺ መልካም ቀን።